አይሰማም?
hello hello፣ ይሰማል?
እንዴት ትሰማኛለህ?
አይ፣ ይሰማኛል እያለ ነው። እሺ በቃ thank you።
የ network issue ነው የሚሆነው። እሱን check አድርግ።
network issue ነው የሚሆነው።
short code ኡ ላይ እደውልበታለሁ። ስንት ነበረ short code ኡ?
ሰባት ሀያ ሁለት ዘጠኝ ነው። ሰባት ሀያ ሁለት ሶስት እሱ ነው። ሰባት ሀያ ሁለት ሶስት
ሰባት ቁጥራችን እና ያንነውን መክረልኝ ያለች ነው ሮዚ የቱ እ?
ያኛውንም ሞክርልኝ የት ነው ያኛው? የትኛው
ሮዛ የትኛው ነው? ኦኬ እሱን ጠይቆኛል፣ እሱን ጠይቆኛል። እሺ ሾርት ድሪቱን አይ ሰባት ሀያ ሁለት ሶስትን ነው ሰሪ እሺ፣ አሁን እደውልበታለሁ።
እሺ